Hello አብሮ ይስጥልን። ሰላም ነው?
አለን እግዚአብሔር ይመስገን።
ከንግድ ባንክ ወደ አቢሲኒያ ብር ልኬ ሰውየው አልገባልኝም እያለኝ ንግድ ባንክ ደውዬ ነበር። ከኛ አልፏል እነሱ ጋር ደውል ብለው ነበረ። ቁጥራቸው ይሄ ሰጥ ያልስ ሰማንያ ሶስት ዘጠና ሰባት
ሰማንያ ሶስት ዘጠና ሰባት አይሰራም እሱ
ሞክርላቸው። ሰማንያ ሶስት ዘጠና ሰባት እኮ ሞከርኩት። በጣም ብዙ ጊዜ ደውልኩኝ አልሰራ ብሎ ይሄንን ባንክ ቤት ገብቼ ነው የሰጡኝ።
እኮ ኮኔክሽን ይሆናል። ሰማንያ ሶስት ዘጠና ሰባት
አያሽ አይ በጣም ከአንድ ሰዓት በላይ ሞክሬዋለሁ ብዬ ንግድ ባንክ እናንተ ባንክ ገብቼ እኔን የሰጡኝ ነው የምልሽ። በዚህ ደውል ብለው ይሄኛው በዚህ- ደግሞ ስኬት ይሄ ካሽ ሬጂስተር ቦታ ነው። አምን ላድርግ ብር እንትን ላይ ይባላል።
ያሰራል። ሰማንያ ሶስት ዘጠና ሰባት በጣም ሞከርኩት እንዴ ነው ሰላሳ ሰባት ሳይሆን ዘጠና ሰባት ዘጠኝ ሰባት ቁጥር እኮ ሰማንያ ሶስት ዘጠና ሰባት አዎ
አይሰራም። እሺ፣ ሞክረ እሺ በጣም እንደው ሌብነት ተይዟል።